ሰላም ጤና ይስጥልኝ።
ጤና ይስጥልን።
አለ እግዚአብሔር ይመስገን።
ስኬት አይደለ አዎ
እ ማሽን እናንተ ጋር አምጥቼ ነበረ ለሚወገድ ለተከላ እ፣ እስካሁን አልደወላችሁልኝም። ቆየ።
እኮ የማሽን ቁጥር ትነግረኛለህ?
አዎ ዘ- ዜሮ
እሺ spelling ኡ ዜሮ ንገረኛ።
ዜሮ።
የማሽኑ
እ የማሽኑ spelling ንገረኝ።
አ፣ PM ነው።
እሺ PM ከዛ ሶስት ጊዜ ዜሮ እ እኮ PMA PLA ነው PMA ነው።
አይ PMA ነው PMA ነው።
እሺ
ዜሮ ዜሮ ዜሮ እም ዘጠኝ መቶ ዘጠና ሁለት ዘጠኝ መቶ ዘጠና ሁለት አዎ ሰይድ አህመድ እሺ check አድርጌ ላሳውቅ
እ፣ ትደውይልኛለሽ አሁን ወይስ እንዴት ነው?
እኮ check ላድርጋ በወቀ አዎ እኮ አድርጊልኝና እኔ መልሼ እንትን እላለሽ።
እሺ
እሺ እሺ